ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል፣ ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ክፍል 11 ስብሰባና የገንዘብ መዋጮ። መቼም በደርግ ዘመን ስለነበሩ እስር ቤቶች ሳስብ በጣም የሚያስገርመኝ ነገር አንድን እስረኛ ያለ ሕግና ያለ ፍርድ አስሮ ማቆየት ብቻ ሳይሆን በታሰረበት ዘመን እስረኛውን የመቀለብ ኃላፊነት በቤተሰብ ላይ መጣሉ ነበር። ምን ይሄ ብቻ የእስር ክፍላችንንም በጽዳት ለመያዝ የሚያስፈልገውን የጽዳት ዕቃና ሳሙና ራሳችን እስረኞቹ መቻል ነበረብን። ምን እናድርግ? መንግስት ይቻል ብለን እጃችንን አጣምረን ብንቀመጥ ተስቦ መጥቶ ይጠራርገንና የምናወርደው ቤተሰቦቻችንንና የሚወዱንን ሰዎች እንጂ ለደርግ እንደሆነ ግልግል ነበር። እስር ቤታችንን ለማጽዳት ቢያንስ ለእያንዳንዱ ክፍል አንድ አራት የውሃ መቅጃ ባልዲዎች፣ አንድ አራት ጥሩ የፕላስቲክ መጥረጊያዎችና ከቁጢት የሚሰሩ አንድ ስምንት መወልወያዎች ያስፈልጉናል። እነዚህን ለመግዛት ደግሞ እያንዳንዱ ክፍል ቤት ነው የሚባለው የጋራ ገንዘብ የሚያስፈልገው ሲሆን በአንድ ጊዜ እንግዛ ከተባለ አቅሙ ስለሌለ ማንኛውም እስረኛ አንድ እስር ክፍል ተመድቦ ከመጣበት ቀን ጀምሮ በየወሩ 25 ሳንቲም መዋጮ ለቤቱ ማድረግ ይኖርበታል። አስቡት። በጣም ተጨናንቀናል ብለን አንዱ ክፍል ውስጥ አርባ እስረኞች ብንኖር እንኳ በወር ልናዋጣ የምንችለው አስር ብር ብቻ ነው ማለት ነው። አንዳንድ ጊዜ ባልዲውም መወልወያውም መጥረጊያውም አንድ ላይ የሚያልቅበትና ቤቱ ያለው ተቀማጭ ገንዘብ የማይበቃበት ጊዜ ይመጣል። እንደዚህ አይነት ክስተት ሲፈጠር ቤቱ ጠቅላላ ስብሰባ በቤት ኃላፊው አማካይነት ይጠራና በመጀመሪያ በሂሳብ ሹሙ አማካይነት የቤቱ ሂሳብ ሪፖርት ይቀርባል። ጠቅላላ ከእስረኞች የተዋጣ ይህን ያህል፣ ለቤቱ ጋዜጣ መግዣ የዋለ ይህን ያህል። ትልቁ ወጫችን የጋዜጣ ነበር። በቀን አንድ አዲስ ዘመን ጋዜጣ ለቤቱ ይገዛ ነበር። መጥረጊያ የተገዛበት ይህን ያህል፣ ከወጪ ቀሪ ይህን ያህል ተብሎ ሪፖርቱ ይቀርባል። የሂሳብ ሹሙ ታዲያ ይህንን ሪፖርት ሲያቀርብ ልክ የአንድ አገር የገንዘብ ሚኒስትር ለዚያውም የድሃ አገር እንኳ አይደለም በኢኮኖሚ የበለጸገ አገር ገንዘብ ሚኒስትር ይመስል ተኩራርቶና ወረቀቱን እፊቱ ዘርግሮ ነበር። ገንዘቡን እኮ በአይኑ እንኳ አያየውም። እስረኛ እጅ ገንዘብ የገባ እንደሆነ በገንዘብ ዘቦችን ገድለው ሊያመልጡ ይችላሉ ተብሎ ገንዘቡ እስር ቤቱ ኃላፊ ቢሮ ነው የሚቀመጠው። ከሪፖርቱ በኋላ የሚከተለው አጀንዳ ይቀርባል። መቼም እንደተለመደው ችግር ሲደርስ ነውና ስብሰባ የሚጠራው የመጥረጊያ የመወልወያና የባልዲ እጥረት እንደተፈጠረና ያለን ገንዘብ ደግሞ በጣም ትንሽ ስለሆነ ይህንን ችግር ለመወጣት ምን መደረግ እንዳለበት እንወያይበት ተብሎ ለቤቱ ይቀርባል። ነገሩ ግልጽ ነው። ያለን ገንዘብ ትንሽ ስለሆነ የምንፈልገውን የጽዳት ዕቃ አሟልቶ ሊገዛ አይችልም። ስለዚህ ያለን ምርጫ ለአንድ ጊዜ ብቻ እያንዳንዳችን የተወሰነ ገንዘብ አንዳንድ ብርም ሆነ አምሳ ሳንቲም ከወርሃዊ መዋጮ ሌላ አዋጥተን መግዛት ነው። ግን ያለው ጭቅጭቅና ክርክር በተለይ ስንት ስንት እናዋጣ በሚለው ርዕስ ላይ ናላ የሚያዞር ነበር። አንዱ ተነስቶ አንድ ብር በዛ ከየት እናመጣለን ሲል፣ ሌላው ደግሞ አሁን አምሳ ሳንቲም አዋጥተን እንደገና ደግሞ ከአንድ ሳምንት በኋላ መጥረጊያ ያለቀ ተብለን ስብሰባ ልንጠራ ነው ወይ ብሎ ስራ በዝቶበት የስብሰባ ጊዜ ያጣ መስሎ ይሟገታል። በእንደዚህ አይነቱ ስብሰባ ጊዜ በጣም የሚያስደንቀኝ የነበረው ነገር አንድ ብር በዛ ብለው 50 ሳንቲም ብቻ ለማዋጣት የሚከራከሩት እጅግ በጣም ብዙ ገንዘብ ያላቸውና ከበርቴዎች ሲሆኑ በተለይ እኛ ክፍል ውስጥ በዚህ ክርክር የታወቁ ሰዎች ነበሩ። ብዙውን ጊዜ የምናጠፋው እነሱን ለማግባባት በመሞከር ነበር። ታዲያ የሚገርመኝ ነገር አንደኛው ሰው ሲያዝና ቤቱ ሲፈተሽ ቤቱ ውስጥ 300 ሺህ ብር ነበር የተገኘው። ይህንን ወሬ የሚያውቁ የሚቀርቡት እስረኞች እንዴት ያንን ያህል ብር ቤቱ እንዳስቀመጠ ጠይቀው ሲመልስ ምናልባት ቅዳሜና እሑድ ባንክ ዝግ ሆኖ ገንዘብ ለማውጣት በማይቻልበት ጊዜ የሚከፈል ነገር ቢኖር ለሱ መጠባበቂያ ያስቀመጥኩት ጥቃቅን ወጪ ነው ሲል መልሷል። አስቡት፣ ይህንን ሰው ነው ለአንድ ጊዜ ብቻ አንድ ብር እንዲያዋጣ ለማግባባት ስንጨቃጨቅ የምንውለው። አንዳንድ ጊዜ ውሳኔ ላይ ለመድረስ በጣም አስቸጋሪ ይሆንና በድምፅ ብልጫ ይወሰን ተብሎ አብዛኛው እስረኛ አንድ ብር እናዋጣ ብሎ ወስኖ ከተላለፈ በኋላ ክፍያውን መሰብሰብ ሲጀመር እኔ እጄን ያወጣሁት አምሳ ሳንቲም እናዋጣ የሚለውን ሀሳብ ደግፌ እንጂ አንድ ብር እናዋጣ የሚለውን ደግፌ ስላልሆነ የማዋጣው አምሳ ሳንቲም ብቻ ነው። የእናንተ ዴሞክራሲ ደግሞ በግንዛቤ ላይ ሊያዝ አይችልም ብሎ ይከራከር ነበር። ይሄ በወር 45 ብር የምግብ አበል ከመንግስት የሚያገኘው እስረኛ ግን አተካሮ ለመገላገል ሲል ወዲያው ነበር አንዳንድ ብር እናዋጣ ብሎ የሚስማማው። እውነትም ድሃ ቆራጥ ነው። አንዳንድ ጊዜ ስብሰባው ከአንድ ሰዓት በላይ የሚወስድበት ሁኔታም ነበር። አንድ የታወቀ ዘመናዊ ወጣት ከበርቴ አብሮን የታሰረ ነበር። ሁል ጊዜ እንደዚህ አይነቱ ስብሰባ ሲጠራ ታጣፊ ሸራ ወንበሩን ዘርግቶ ፈንጠር ብሎ ይቀመጥና ነበር ስብሰባውን የሚካፈለው። በስብሰባው ላይ ሐሳብ አይሰጥ፣ አይቃወም ወይም አይከራከር። ቁጭ ብሎ ጉንጩን በእጁ ደግፎ የሚናገረውን ሰው መመልከትና ሰው የሚናገረውን ማዳመጥ ብቻ ነበር። ምናልባት ራሱ ካለው ገንዘብ አንጻር ሲመለከተው ድሃው ሕዝብ ሀያና ሰላሳ ብር ለማውጣት የቱን ያህል እንደሚቸገር እየገረመው ነው መሰለኝ። ልማድ ሆኖበት ይሁን ወይም ጭቅጭቁን ማዳመጥ ደስ እያለው ነው መሰለኝ እስረኛው ብዙ ተጨቃጭቆ ከደከመና ስብሰባው ሊያልቅ አካባቢ ቀስ ብሎ እጁን ያነሳና የሰብሳቢውን ፈቃድ ለመናገር ይጠይቃል። የዚያን ጊዜ ይንጫጫና ይከራከር የነበረው እስረኛ ሁሉ ወዲያው ነው እርጭ ብሎ ማዳመጥ የሚጀምረው። ብዙም አይናገርም፣ ብቻ ኮራ ብሎ ያለው ማማሩ አይደል እስከና አባባሉ ስንት መጥረጊያ፣ ስንት ባልዲና ስንት መወልወያ ለቤቱ እንደሚያስፈልግ ይጠይቅና ብዛቱ ሲገለጽለት እኔ ለቤቱ ገዛለሁ ብሎ እስረኛውን ከመከራው ይገላግለዋል። ከዚያ ሰፊው እስረኛ በጭብጨባ ምስጋናውን ይገልጽና የስብሰባው ፍጻሜ ይሆናል። ለጋሹ ያንን ሁሉ ጭቅጭቅ ከሰማ በኋላ የሚያደርገው ስጦታም አንጀት የሚያርስ ነበር። መጥረጊያዎቹ፣ መወልወያዎቹና ባልዲዎቹ የሚገዙት በጣም ያለ ገንዘብ ወጥቶባቸው ከደህና ሱቅ ስለነበረ ጥራታቸው ሁሉ አስተማማኝና ለረጅም ጊዜም የሚያገለግሉ ነበሩ። የእኛም ወርሃዊ መዋጮ እነዚህ መጥረቢያዎችና መወልወያዎች እስኪያረጁ ድረስ ፋታ ስለሚያገኝ ትንሽ ጠርቀምቀም ስለሚል በቅርቡ የገንዘብ እጥረት ተፈጥሮ ከመሰብሰብ እንድናለን። ይህ ሰው ብዙ ተመሳሳይ ስብሰባዎች ላይ እንደዚህ አይነቱን ልገሳ ያደረገ ሲሆን ጸባዩ ግን ይኸው ነው። እስረኛው ብዙ ጊዜ ወስዶና ተጨቃጭቆ ከደከመ በኋላ ነው እንጂ ተውት እኔ እገዛላችኋለሁ ብሎ ከጭንቅ የሚገላግለው ገና ሐሳቡ ሲነሳ አንድም ቀን በቅድሚያ ተነስቶ ስብሰባው አያስፈልግም እኔ እገዛላችኋለሁ ብሎ አያውቅም። ምናልባት ራሱ ክርክሩ በጣም ከሚያስደስቱት ነገሮች መካከል አንዱ ይሁን ወይም በዚህ ሁኔታ ስብሰባው ከቀጠለ መቼም ውሳኔ ላይ ደርሶ ሊያልቅ አይችልምና እንድንገላገል ለምን አገዛላቸውም ብሎ ይሆናል። ብቻ ምን አለፋችሁ ከደከምን በኋላ ነው የሚደርሰው። ወይም ብዙዎቹ እስረኞችም ይህን ጸባዩን በቅርብ ስለሚያውቁ ሆነ ብለው ይሆን ቶሎ ውሳኔ ላይ ሳይደርሱ ነገሩን እያጓተቱ የሚያሰለቹት ነገሩ ሲሰለች ይሄ ከበርቴ ይገዛልናል ብለው ግን ብዙ ጊዜ ያየሁት ጠባዩ ይኸው ነበር። ነገሩ እንኳ ከእስር ቤት ሕይወት ጋር የተያያዘ አይደለም። ቢሆንም ከፍ ሲል ከጠቀስኩት ማለትም ሰውን በማሰልቸት የሚፈልጉት ውሳኔ ላይ ስለማስደረስ አንድ እዚያው እስር ቤት የነበረ የመይሶን ካድሬ ያጫወተኝን ከዚሁ ጋር አያይዤ ላካፍላችሁ። ካድሬው ተወልዶ ያደገው ሐረርጌ ክፍለ ሀገር ውስጥ ሲሆን በካድሬነትም ሐረርና ድሬዳዋ ተመድቦ ሰርቷል። እንዳጫወተኝ መቼም የሐረርና የድሬዳዋ የጫት ሱሰኛ በምርጫ ሰዓቱ ቀልድ አያውቅም። የፈለገው ስብሰባ ቢኖር የምርጫ ሰዓት ከደረሰ ስብሰባውን ረግጦ ይወጣል እንጂ እንዴት አንድ ውሳኔ ላይ ሳንደርስ እወጣለሁ የሚል ይሉኝታ ይዞት አይቆይም። ታዲያ አንድ ጉዳይ በስብሰባ እንዲወሰን ሐሳብ ከቀረበ ስብሰባውን ከቀኑ ወደ አራት ሰዓት አካባቢ እንጠራና ተሰብሳቢው ሲንጠባጠብ ሰብሳቢው ሲንደፋደፍ አምስት ሰዓት አካባቢ ይሆናል። ስብሰባው ይጀመርና አንዱ ጓድ አንድ ነገር ሲናገር ሌላው ያንኑ ሲያጠናክር ወደ አምስት ሰዓት ተኩል ይሆንና የተለመደው የበርጫ ሰዓት ማለትም ስድስት ሰዓት ይጠጋል። የዚህ ጊዜ ምድረ የጫት ሱሰኛው ሁሉ መቁነጥነጥ ይጀምራል። ደግሞ ከተሰብሳቢው መካከል ጫት የማይቀምሰው አለ ማለት የማይሞከር ነው። ስለዚህ የሚቁነጠነጠው ጠቅላላ ተሰብሳቢው ነው ማለት ይቻላል፣ ሰብሳቢዎቹ ሳይቀሩ። ትንሽ ስብሰባው ከቀጠለ እንዲያውም አንዳንዶቹ ቶሎ ብለን ውሳኔ ላይ እንድረስ እንጂ ምንድን ነው ነገሩን የምታጓትቱት? የምርጫ ሰዓት ደረሰ አይደል እንዴ ማለት ይጀምራሉ። በዚህ ጊዜ ነው ታዲያ እንግዲህ ጉዳዩ በድምፅ ብልጫ መወሰን ስላለበት ለምርጫ ይቅረብ ብለህ እንዲያልፍ የምትፈልገውን ሀሳብ በቅድሚያ ድምፅ እንዲሰጥበት ለውሳኔ የምታቀርበው። ተሳስተህ በሁለተኛነት ካቀረብከው እንደሚወድቅ አትጠራጠር። ስለዚህ ያንን እንዲያልፍ የምትፈልገውን ሀሳብ አስቀድመህ ይህንን ሀሳብ የምትደግፉ እጃችሁን ወደ ላይ አውጡ ብለህ ስታሳስብ ጉዳዩ የገባውም ያልገባውም ቶሎ ድምፅ ሰጥቶና ተገላግሎ ከዚያ ስብሰባ ወጥቶ ወደ በርጫው ለመሄድ ሁሉም እጁን ያወጣል። ከዚያ ድምፁን የሚቆጥሩትን ሰዎች አስተማርተህ ቆጥረው ወደ አንተ ወደ ሰብሳቢው ተመልሰው መጥተው ቁጥሩን መዝግበህ ለሁለተኛው ሐሳብ ድምፅ ለማስሰጠት ቀና ስትል አዳራሹ ባዶ ሆኖ ነው የምታገኘው። ሁሉም ለበርጫ ስለሚቸኩል ለመጀመሪያ የቀረበውን ሐሳብ መርጦ ሁለተኛው ሐሳብ ለምርጫ ከመቅረቡ በፊት አዳራሹን ጥሎልህ ነው የሚሄደው ብሎኛል። ታዲያ ይሄ ከበርቴም እንደዚሁ የድሆች አተካራ ሲሰለቸው መሰለኝ ወዲያው ገዝቶልን ሊገላግለን የሚፈልገው። ጭንቀት፣ ምኞትና ጸጸት መቼም የእስር ቤት ሕይወት በጭንቀት በምኞት ያለፉ ነገሮችን በማጠንጠንና በጸጸት የተሞላ ነው። ብዙ ነገሮች እጃችን ውስጥ እስካሉ ድረስ ዋጋቸው የሚገባን አይመስለኝም። ግን የቱን ያህል ክቡር እንደሆኑ የምንረዳው ስናጣቸው ነው። በእጃችን ሳሉ ዋጋቸውን ልንረዳው ከማንችላቸው ብዙ ነገሮች መካከል አንዱና ዋናው ነፃነት ነው። ነፃነት በእጅህ እስካለና እስካልተገፈፍክ ድረስ ዋጋውን መረዳት የሚቻል አይደለም። አንዳንድ ጊዜ በፈቃደኛነታችን አንድ ቦታ ለሁለት ሶስት ሰዓታት በተለይማ ይሄ ዘመን አመጣሹ ኢንተርኔት ከመጣ ወዲህ ከዚያም ለበለጠ ጊዜ ቁጭ ብለን ልናሳልፍ እንችላለን። ግን አንድ ሰው መጥቶ ለሚከተሉት ሶስት ሰዓቶች ከዚህ መነቃነቅ አትችልም ቢለን በፈቃደኛነታችን የምናደርገው ነገር ስላልሆነ ገና በመጀመሪያው ደቂቃ መሰለኝ መቁነጥነት የምንጀምረው። የእስር ቤት ሁኔታም ሁል ጊዜ ከዚሁ ጋር የተያያዘ ነበር። በፈቃደኛነታችን ሳይሆን በግድ አንድ ቦታ እንድንቀመጥና ድርጊቶችንም በራሳችን ሰዓትና ፕሮግራም ሳይሆን ያሰረን ክፍል በሚፈልገውና በደነገገው ሰዓት ብቻ ማድረግ። እስር ቤት ውስጥ በነበርንበት ጊዜ የእስር ክፍሉ በር ዘወትር ማታ ከምሽቱ አራት ሰዓት ላይ ከውጭ ተዘግቶ በሰንሰለት ታስሮ ይቆለፍ ስለነበር ብዙዎቻችን መቼ ይሆን በር ከውስጥ ቆልፌ በፈለገኝ ሰዓት ራሴ ከውስጥ መክፈት የምችለው ብለን እንጓጓ ነበር። ሌላው ነገር ደግሞ የእስር ቤቱ መብራት 24 ሰዓት ሙሉ እንደበራ ስለነበረ የኖርኩት ከሚናፍቁኝ ነገሮች መካከል አንዱ መብራት አጥፍቶ መተኛት ነበር። እንደዚህ የመሳሰሉትን ነገሮች ውጭ ያለ ሰው አንድም ቀን አስቧቸው የሚያውቅ አይመስለኝም። ምክንያቱም በጣም አናሳና ጥቃቅን ጉዳዮች ናቸው ብሎ የሚተዋቸው ስለሆኑ ነው። እንኳን ሌላው ቀርቶ የምግብ አቅርቦት እያነሰና እየመነመነ ሲመጣ በደህና ቀን እውጭ ሆነው ሲቀብጡ አንበላም ያሉት ምግብ እንኳ በዓይን ላይ ይሄዳል። አንድ ቀን አንዱ ጓደኛችን እንደዚሁ ራብ ብሎት ሳለ ከንፈሩን ባዘኔታ መጥቶ በረጅሙ አይ መቼም አንድ ጊዜ በቀለች ክትፎ ቤት መጨረስ አቅቶኝ ያስተረፍኩት ክትፎ ብሎ እንደ ትልቅ ነገር አስታውሶታል። አብዛኛው እስረኛ በስራ ላይ የነበረና እንደ አቅሙም በሰራተኛም ሆነ በቤተሰብ ጉልበት ሲገለገል የሚኖር ስለነበረ ከአውሮፓ ተመልሰው መጥተው ከታሰሩትና የራሳቸውን ሳህን ማጠብና ማለቅለቅን ከምንም ከማይቆጥሩት በስተቀር የሚያማርሩት ነገሮች መካከል አንዱ የበሉበትን ሳህን ወስዶ ወረፋ ጠብቆ ማጠብ ነበር። አንድ ጓደኛዬ መቼ ይሆን የበላሁበትን ዕቃ ጠረጴዛ ላይ ትቼ ወደ መታጠቢያ ቤት ሄጄ እጄን ታጥቤ ስመለስ ጠረጴዛው ጸድቶ ማየው ብሎ እንደ ትልቅ ነገር ጓጉቶ ምኞቱን አካፍሎኛል። የእስር ክፍሉ በር ከምሽቱ አራት ሰዓት ሆኖ ከመዘጋቱ በፊት ሁሉም እስረኛ ወደ መጸዳጃ ቤት ለመሄድ የሚያደርገው መጣደፍ ከሚገርሙኝ ነገሮች መካከል አንዱ ነበር። ነገሩ በእርግጥ መጸዳዳት ፈልጎ ሳይሆን ምናልባት ሌሊት ያመኝና መጸዳዳት ብፈልግ መሄድ ስለማልችል አሁኑን ሄጄ ላጣራ ብሎ ነበር ሁሉም የሚሄደው። በአብዛኛው ለእርካታ ያህል ሄዶ ይመጣል እንጂ እንዲያውም መጸዳጃ ቤቱን አይጠቀምበትም ነበር። ሌላው እስር ላይ የሚገኝ ሰው ባህሪ ደግሞ ከውጭ ሳለ ሊያደርጋቸው ሲገባ ያላደረጋቸውን ነገሮች በማስታወስ መጸጸት ነበር። በተለይ በጣም ይቀርቡናል ብለን ተማምነንባቸው ብዙውን ጊዜያችንንና ገንዘባችንን ያጠፋንባቸው ሰዎች በዚህ በመከራ ጊዜ ሲርቁንና ሲሸሹን ከእነዚያ ጋር ያጠፋነውን ጊዜና ገንዘብ ግማሽ እንኳ አብረን ያላጠፋነውና ምንም አይነት ውለታ ያልዋልንላቸው ሰዎች ተመላልሰው ሲጠይቁንና ሲንከባከቡን ለእነዚህ ጥሩ ሰዎች ያደረግነው ምንም የሚረባ ነገር ባለመኖሩ ጸጸቱን በጣም የከበደ ያደርገዋል። አንድ ከመታሰሩ በፊት ከእናቱ ጋር ይኖር የነበረ ጓደኛችን ሁል ጊዜ ይጸጽተው የነበረው እናቱ ቁጭ ብሎ እንዲያጫውታቸው ሲፈልጉ እሱ ግን ሁል ጊዜ ከጓደኞቹ ጋር ቀጠሮ ስለነበረው ትቷቸው ይሄድ የነበረው ነበር። ጸጸቱን ያበዛበት ደግሞ እሳቸው እንደዚያ እንዲያጫውታቸው ሲለምኑ ጥሏቸው ይሄድባቸው የነበሩት ጓደኞቹ አንዳቸው በሰባት ዓመት የእስራት ዘመኑ አንድም ቀን ብቅ ብለው ያልጠየቁት ሲሆን እኒያ እየጣላቸው የሄዱ የነበሩ ደካማ እናቱ ግን አንድም ቀን ሳያስተጓጉሉ ነበር ስንቁን ያቀረቡለት። ሁል ጊዜ ደጋግሞ የሚያነሳው አንድ ሁኔታ ነበረው። እንዲህ ብሎ ነው ያጫወተኝ። አንድ ቅዳሜ ቀን ልክ ደሞዝ ዓርብ ዕለት ተቀብዬ ምኔ ቅዳሜና እሑድ ደርሶ ወጥቼ ተዝናንቼ ብዬ ከጓደኞቼ ጋር የተቃቀፍኩበት ቀን ነበር። እቤት ገብቼ ተጣጥቤ ልብሴን ለዋውጬ ልወጣ ጉድ ጉድ ስል እናቴ ደግሞ ቅዳሜ መጥቶ ከልጄ ጋር ቁጭ ብዬ ተጫውቼ ብላ ጓጉታ ኑሮ ቡና ሁሉ ጥዳለች። ለብሼ ትጨርስና ለመውጣት ወደ በሩ ትጓዝ እናቴ ውይ በሞትኩት የልቴ ቁጭ ብለህ እንኳ ቡና እየጠጣን ሳታጫውተኝ ስትለኝ ከጓደኞቼ ጋር ለመጠጣት ቸኩዬ ስለነበር ቻው መሄዴ ነው አልኳት። ደጋግማ ትንሽ ቆይቼ እንዲያጫውታት ስለምለኝም ልቤ ቆሞ ስለነበር በድጋሚ ቻው አልኳት። እሷም በጣም እዝን ብላ አቆላምጣ ጠርታኝ ቻው አልከኝ ብላ ምልስ ስትል እኔም ወደ ጓደኞቼ ሄድ። አሁን ታዲያ እናቴን ሳስባት የሚታየኝና የሚሰማኝ ቻው አልከኝ ብላ የተናገረችውና እፊቷ ላይ ያለው ቅሬታና ሐዘን ነው። አሁን ተፈትቼ ከዚህ ቦታ እናቴ እባክህ ውጣና ከጓደኞች ጋር ተጫወት፣ እዚህ ቤት ቁጭ ማለቱ ይሰለችሃል ብላ ካላለችኝ ትቻት አልወጣም እያለ ነበር ጸጸቱን ለብዙ እስረኞች ሲያዋይ የነበረው። አንዳንድ ጊዜ እስረኛ የሚጨነቅባቸው ነገሮች የሚገርሙ ናቸው። መቼም እስረኛ የማይወያይበት ርዕስ የለም። ብዙ ጊዜ ተሰባስበን ስንጨዋወት የምናነሳውና የሚያሳስበን ጉዳይ እኛ እስር ቤት በመሆናችን እውጭ ያለው ህብረተሰብ በአስተሳሰብም በሀብትም መጥቆ ሂዶ አንድ ቀን እድል አግኝተን ብንፈታ በአነጋገር እንኳ መግባባት የማንችልበት ደረጃ ላይ የምንደርስ ይመስለን ነበር። ለዚህም ይመስለኛል በደርግ ጊዜ በፖለቲካ እስረኝነት ታስረው የነበሩ ወጣት እስረኞች በእስር ላይ ሳሉ ራሳቸውን በኢኮኖሚ ማሻሻል እንደማይችሉ ስለሚያውቁ ብዙውን ጊዜያቸውን በትምህርት የሚያሳልፉትና ሲወጡም ምስጉን ተማሪዎች የነበሩት ፍቺ። መቼም እስረኛ በየዓመቱ አዲስ ዓመት በመጣና እውጭ ያለው ህብረተሰብና መንግስት የአብዮት በዓል ዝግጅት ብሎ ለማክበር ሽር ጉድ ሲል ሁል ጊዜ ለአብዮት በዓል በምህረት እፈታለሁ ብሎ እንደጓጓ ነው የሚኖረው። ደግሞ በዓመቱ መጨረሻ አካባቢ በሐምሌና በነሐሴ አካባቢ ወሬው ከየት እንደሚመጣ አይታወቅም። የፖለቲካ እስረኞች በሙሉ ሊፈቱ ነው፣ መቶ እስረኛ ሁለት መቶ እስረኛ በምህረት ሊፈታ ነው የሚለው ወሬ ይነፍሳል። ግማሹ ነገሩን አምኖና ተቀብሎ ዝግጅት ሁሉ ይጀምራል። ሌላውም የተለመደ ወሬ የሆነበትና ቁብ አይሰጠውም። አንድ ዓመት እንደዚሁ በሐምሌ ይሁን በነሐሴ ወር ውስጥ እርግጠኛ አይደለሁም፣ እስር ቤት ውስጥ የቀን መቁጠሪያ ማግኘት ትንሽ አስቸጋሪ ነገር ስለነበር አንድ ወዳጄ በላከልኝ የብስኩት ካርቶን ላይ የሚከተለውን ዓመት የቀን መቁጠሪያ አሳምሬ ስሰራ አንድ አዛውንት እስረኛ መጥተው ቆም ብለው ተመለከቱኝና ምን እየሰራህ ነው ብለው ጠየቁኝ። እኔም የምሰራው ነገር ግልጽ ስላልሆነላቸው የጠየቁኝ መስሎኝ የሚመጣውን ዓመት የቀን መቁጠሪያ ነው ብላቸው፣ እሱንማ አይቼዋለሁ። ምን ነው ጃ ሰው ሁሉ እንወጣለን ብሎ ደብደጉን ሲመኝ አንተ የአንድ ዓመት ቀን መቁጠሪያ እያዘጋጀህ በራስህ ላይ ተማርታለህ ብለው የተቆጡኝን አልረሳውም። አንድን ነገር በሚከተለው ዓመት እዚሁ እስር ቤት አደርገዋለሁ ብሎ እቅድ ማውጣት ብዙዎቹን እስረኞች ያናድዳቸውና እንደ ሟርት የሚቆጥሩት ነገር ነበር። ታዲያ አንድ ጓደኛችን በሚከተለው ዓመት የእስር ቤት ኑሮውን እቅድ ሲያወጣ የመፈታት አደጋ ካልደረሰብኝ በስተቀር በሚከተለው ዓመት የጣሊያንኛ ቋንቋ እማራለሁ ያለው ትዝ ይለኛል። እውነትም ከፖለቲካ እስረኝነት መፈታት ልክ እንደ አደጋ ነው እንጂ በእቅድ የሚያዝ አልነበረም። 1974 ዓመተ ምህረት ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶች፣ ዓለም አቀፍ የቀይ መስቀል ማህበርና የመሳሰሉት በኢትዮጵያ ስላለው የመብት ረገጣ አጥብቀው ያወገዙበት ዘመን ስለነበር ደርግ ስሙን ለማደስ ሲል የፖለቲካ እስረኞችን በምህረት ይፈታ ይሆናል የሚል ግምት ስለነበር በዓመቱ የመጨረሻ ወራት ገደማ በእስር ቤት ውስጥ ከመቼውም ጊዜ የበለጠ የፍቺ ወሬ ተጧጡፎ ነበር። አንዳንዶቹ እንዲያውም መረጃ ከውጭ ካሉ አስተማማኝ ሰዎች አግኝተናል ብለው ቀኑ በጳጉሜን ውስጥ መሆኑን ሳይቀር እርግጠኛ ሆነው ይናገሩ ነበር። አራተኛ ክፍለ ጦር እስር ቤት የነበረ አብዛኛው እስረኛ የፍቺ ነገር ሲመጣ የተማረውም መሐይሙም የሃይማኖት ሰዎች ነን የሚሉት ሳይቀሩ በጋራ የሚያምኑበት አንድ አምልኮ ነበራቸው። ይኸውም አንድ ድምፁ ለየት ያለ ወፍ አልፎ አልፎ የሚመጣ በእስረኞቹ ዘንድ ሀጎስ የሚባል ስም የወጣለት ነበር። ይሄ ወፍ መጥቶ ከእስር ቤቱ ፊት ለፊት ካሉት ግራር ዛፎች መካከል አንዱ ላይ አርፎ የጮኸ እንደሆን እስረኛ ሊፈታ ነው ተብሎ ወሬው ይዛመታል። አንዳንድ ጊዜ ሀጎስ መጥቶ ያረፈው ከአንድ ክፍል ፊት ለፊት ከሆነና ሌላው ክፍል ያለ እስረኛ ያልሰማው ከሆነ ልክ እንደ ትልቅ ወሬ ሀጎስ መጥቶ እንደነበር ተገልጾ በአጥር ላይ መረጃው ይተላለፍ ነበር። ታዲያ አንዳንድ ጊዜ በአጋጣሚ ሁኔታው የሰመረና የዚያን ዕለት ወይም ሀጎስ መጥቶ በጮኸ በሁለተኛውም ሆነ በሶስተኛው ቀን አንድ ሰው ከተፈታ ሀጎስ በቀደም መጥቶ ስለነበር ነው ተብሎ ይደመደማል። የ1974 ዓመተ ምህረት መጨረሻ እየተቃረበና ጳጉሜን ወር ውስጥ ስንገባ ብዙ ሰዎች በደብዳቤ በዚህ ወር ትፈታለህ ተብሎ የተረጋገጠላቸው ያህል በደንብ መዘጋጀት ጀመሩ። አንዳንድ እስረኞች ከጠዋት አንስተው የእስር ቤቱ የጥበቃ ኃላፊዎች ስራቸውን ጨርሰው ከግቢው እስከወጡ ድረስ በር በር ሲያዩና ኃላፊዎቹ ለመደበኛ ስራቸውም ወደ እስር ቤቱ ብቅ ያሉ እንደሆነ በሙሉ ተፈታችኋል የሚሏቸው ይመስል አይን አይናቸውን ሲያዩና አፋቸውን ሲጠብቁ ውለው ቀኑ ሲመሽ ተስፋ ቆርጠውና ተበሳጭተው መተኛት ጀመሩ። በተለይም በጳጉሜን ወር የመጨረሻው ቀን ከአዲሱ ዓመትና ከአብዮት በዓል በፊት ያለው የመጨረሻ የሥራ ቀን ስለሆነ ዛሬ ነው የምንፈታው ብሎ በጣም ብዙ እስረኛ ጓጉቶ ቢውልም የመፈታት ወሬ የውሃ ሽታ ሆኖ ቀረ። እስረኛው አንዳንድ ታላላቅ በዓላት ሲሆኑ ለየት ባለ መልኩ ለማክበር የሚያደርገው ከጥበቃ ክፍሉ የተደበቀ ፕሮግራም አለው። ይኸውም እንደ ስነ ጽሑፍ ሙዚቃና አጫጭር ድራማዎችን ማቅረብ ሲሆን ከጥበቃ ክፍሉ የሚደበቀው ክፍል ግን እስረኛው እስር ቤት ውስጥ የሚጠምቀው የወይን ጠጅ ነበር። እንደ ፋሲካ፣ ገናና አዲስ ዓመት የመሳሰሉት ትላልቅ በዓላት ሲቃረቡ ከቤቱ የመዋጮ ገንዘብ ወጪ ተደርጎ በብዛት ሲገባ እንዳያስጠረጥር በሦስት አራት እስረኞች ቤተሰቦች በኩል የወይን ዘለላ እየተገዛ እንዲገባ ይደረጋል። ከዚያ ያ ወይን በማርማላታ ጠርሙሶች እየተጨፈለቀ ይዳጥና ትንሽ ውሃ ተጨምሮበት ትልቅ ፕላስቲክ ጀሪካን ውስጥ ተጨምሮ በደንብ ይዘጋል። ከጥቂት ቀናት በኋላ ይከፈትና ስኳርና የዳቦ ፍርፋሪ የእርሾነት ባህሪ እንዲኖረው ይጨመርበታል። ከዚያ በኋላ ጀሪካኑን እንዳያፈነዳው በዘዴ ቀስ እየተባለ አየሩ እንዲወጣ እየተደረገ የተወሰኑ ቀናት ከቆየ በኋላ ውሃ ይጨመርበትና ለበዓሉ ቀን ማታ ለእያንዳንዱ እስረኛ እየተሰፈረ አንዳንድ የማርማላታ ብልቃጥ ሙሉ የወይን ጠጅ ይሰጠዋል። ታዲያ ያንን እየጠጣ ቲያትሩን እያየና ስነ ጽሑፉን እያዳመጠ የበዓሉን ዋዜማ ያከብራል። ምናልባት በችግር ጊዜ የተገኘ ስለሆነ ነው መሰለኝ ጣዕሙ መቼም ውጭ ከሚሸጡት አልባሌ የወይን ጠጆች በጣም የተሻለ ነበር። በዚያ ላይ እስረኛው አልኮል ከቀመሰ ብዙ ጊዜው ስለሆነ የአልኮል መቋቋም አቅሙ ደክሞ ይሁን ወይም ያለበት ጭንቀት ተጨምሮበት አላውቅም፣ ብቻ በዚያች አንዲት የማርማላታ ጠርሙስ የቤት ውስጥ የወይን ጠጅ ሁሉም ሞቅ ይለው ነበር። በተለይ የ1974 ዓመተ ምህረት አዲስ ዓመት ዋዜማን የተለየ ያደረገው ብዙ እስረኛ እፈታለሁ ብሎ ጓጉቶ ጠብቆ ቀኑ ስላለፈና የሚከተሉት ሁለት ቀናትም አንዱ እንቁጣጣሽ ሁለተኛውም ቀን የአብዮት በዓል ቀኖች ስለሆኑ ሁሉም በየፊናው የራሱን በዓል ማክበር እንጂ የእስረኞች ጉዳይ የሚታወስበት ጊዜ ያለመሆኑ ገብቶት እንግዲህ ከአሁን በኋላ የዛሬ ዓመት ነው የሚያስታውሱን ብሎ ተስፋ መቁረጥና ብሶትም ተጨምሮበት ነው መሰለኝ አብዛኛው ሞቅ ብሎት ነበር ምሽቱ ያለፈው። በማግስቱ ጠዋት ከትናንትናው የወይን ጠጅ ስካር ማለት አብዛኛዎቻችን እንዳሰብነው አዲሱን ዓመት ከቤተሰቦቻችን ጋር ለማሳለፍ ባለመቻላችንና የሚከተለው ሴቶች የተስፋ ቀን መቼ እንደሆነ በውል ባለማወቃችን እንዳዘንና እንዳጨፈገገን አምስት ሰዓት ደርሶ ቤተሰቦቻችን ምግብ ማቅረብ ጀመሩ። ምንም እንኳ ቤተሰቦቻችንን ለማሳረፍ ስንል አንድ ላይ የምንመገብ እስረኞች ተራ ገብተው ምግብ እንዲያቀርቡልን ብናደርግም በተለይ የበዓላት ቀን ሁሉም ቤተሰብ እስረኛው ዘመዳቸው ቤታቸው ያፈራውን የበዓል ዝግጅት እንዲቀምሱ ስለሚፈልጉ ተራቸው ባይሆንም ስለሚመጡ የዚያን ቀን ምግብ በገፍ ነው። በቀን አንድ ጊዜ ብቻ እንጀራ በልተን ማታ ሻይና ዳቦ ብቻ እንበላ የነበርነው እስረኞች ሁሉ የዓመት በዓል ቀን ምሳም ራትም እንጀራ ሽክን ብሎ በተሰራ የዓመት በዓል ወጥ በልተን ነበር የምናድረው። የሁላችንም ቤተሰቦች ይጠይቁን ስለሚመጡ እንደ አጋጣሚ ሆኖ የቤት ኃላፊ ስለነበርኩና ያችን የመስከረም ፀሐይ ውጭ ሆኜ ትንሽ ለመሞቅና ምግብ ከሚያቀብሉት ልጆችም ጋር ማማ ላይ ያሉት ዘቦች ሳይሰሙና ሳያዩ አንዳንድ ወሬ ለመጠየቅ እንዲያመቸኝ ፈልጌ ምግብ ተቀባይ ሆኜ ከእስር ክፍሉ ወጣ ብዬ ተቀመጥኩ። ምግብ ለእስር ክፍሉ የሚቀበል ተረኛ ከእስር ክፍሉ ውጭ ካለው የሽቦ አጥር ወጣ ብሎ በእስር ክፍሉና በጠባቂዎቹ መካከል የሚገኘው አስፋልት ቦታ ላይ ነው አንድ ብርኩማ ላይ ተቀምጦ የሚመጣውን ምግብ የሚጠባበቀው። ከቤተሰቦቻችን የመጣውን ምግብ ዘቦች ከፈተሹት በኋላ ተቀብለው ለእስረኞች የሚያደርሱ በአስር እና በአስራ አምስት ዓመት ዕድሜ መካከል የሚገኙ ልጆች አሉ። እስር ቤቱ እየከፈላቸው ይሁን በነጻ እንደሚያገለግሉ አላውቅም። ለእኛ ግን ደህና የመረጃ ምንጮቻችን ነበሩ። ምግብ መምጣት ጀመረና አንዱ ምግብ አቀባይ ልጅ ሁለት የእስረኞች ዘንቢል ይዞ ገባና አስቀምጦ ተመለሰ። የገቡት ሁለት ሳህኖች የኔና የጓደኛዬ ነበሩ። ትናንት ምግብ መጥቶበት የነበረው ሳህን በልዋጩ ምግብ ለሚያቀርበው ልጅ ሰጠሁትና ሳህኖችን ይዤ ገብቼ አስቀምጥኩና እንደገና ውጭ ወጥቼ ቁጭ አልኩና ሌላ ምግብ እስኪመጣ መጠበቅ ጀመርኩ። ግን ለወትሮ አንድ ጊዜ ምግብ መምጣት ከጀመረ ሳያቋርጥ ተከታትሎ ይገባ የነበረው የመጀመሪያዎቹን ሁለት ዘንቢሎች ከተቀበልኩና ባዶዎቹ ከላኩ በኋላ ቢያንስ ለአንድ አስራ አምስት ደቂቃ ያህል ምግብ ለአንዱም ክፍል ሳይመጣ ቀረ። መቼም ወይ የአብዮት በዓል ሲመጣ ወይ ከተማ ውስጥ አንድ ችግር ሲፈጠር ያለበለዚያም አንድ እንግዳ ለጉብኝት የመጣ እንደሆነ ቤተሰቦቻችን መንገድ ስለሚዘጋ ስንቅ ማቅረብ እንደሚቸገሩ ስለምናውቅ ዛሬም ተመሳሳይ ሁኔታ የተፈጠረ መስሎን በጣም ተደናገጥ። ባዘቦት ቀንስ ሲሆን ደግሞ በአውደ ዓመት መንገድ ዘግተው ጾም ሊያውሉን ነው ብለን ነበር ያዘን ነው። ሁሉም እስረኛ ውጭ ውጭ ቢያይም አንድም ስንቅ የሚያቀርብ ልጅ ብቅ ሳይል ቀረ። ከአንድ ከሀያ ደቂቃ በኋላ የእስር ቤቱ ኃላፊና ምክትሉ በአምሳ አለቆቻቸው ታጅበው ወደ እስር ግቢው ገቡ። የእስር ቤቱ ኃላፊ ምክትሉና ሌሎች አምሳ አለቃዎች አንድ ላይ ተሰባስበው ከመጡ የአንድ ትልቅ ችግር ምልክት ስለነበር ገና ከሩቅ ስናያቸው ደግሞ ምን ተፈጥሮ ይሆን በዓመት በዓል ለጭዳ የሚወሰድ ሰው ይኖር ይሆን ብዬ አዘንኩ። ወዲያው በቀጥታ እኔ ወደ ተቀመጥኩበት ሲያመሩ ብድግ ብዬ ቆሜ ጠበቅኳቸው። መጀመሪያ ሻለቃው መሆኔን ቢያውቅም የቤት ኃላፊ አንተ ነህ አይደል ብሎ ጠየቀኝ ለማጣራት። አዎን ስለው እስረኞቹን በሙሉ ልብሳቸውን ለብሰው በአስር ደቂቃ ውስጥ እንዲዘጋጁ ንገራቸው ለኝ ለማረጋገጥ ስል ሁሉንም ነው ብዬ ስጠይቀው አዎ ሁላችሁም ሲለኝ ሻምበሉ ሁለቱም የሚቀሩትስ ሲለው ሻለቃው ወደ ሻምበሉ ዞር ብሎ እነሱን በኋላ እንለያቸዋለን ሲለው ሰማሁ። ምክንያቱ ምን እንደሆነ ብጠይቀው እኔ የተነገረኝ እንድትዘጋጁ ነው እንጂ ሌላ የማውቀው ነገር የለም ብሎኝ ምንም ፍንጭ ሳይሰጠኝ ወደሚከተለው ክፍል እየተጣደፈ ሄደ። ወዲያው ወደ እስር ክፍሉ ገብቼ እስረኛው በደንብ እንዲያዳምጥ እንደተለመደው ደጋግሜ ያጨብጭቤ እስረኛው በሙሉ ርጭ ብሎ ሲያዳምጥ የተሰጠችኝን ቀጭን ወታደራዊ ትዕዛዝ የባተ አቅጠኜ ሁላችሁም በሚቀጥሉት አምስት ደቂቃዎች ውስጥ ልብሳችሁን ለብሳችሁ እንድትዘጋጁ ታዟል ስል ያ ሁሉ ጸጥታ በአንድ ጊዜ ደፈረሰና ልክ የገበያ ቦታ መሰለ። ግማሹ ልንፈታ ነው ብሎ በጣም ደስ አለው። አንዳንዱ ደግሞ እስር ቤት ሊለውጡን ነው መባባል ሲጀምር ይህንን አትሃሮ የማዳምጥበት ጊዜ ስለሌለኝ ቶሎ ብዬ ወደ ልብስ መለወጤ ሄድኩ። በጣም የሚያስገርም ትዕይንት ነበር። ሁሉም በክፍሉ ውስጥ ያለ እስረኛ በአንድ ላይ ልብሱን ለመለወጥ ሲንደፋደፍ ማየት፣ አንዳንዶቹ ደግሞ ትናንት ማታ እቤት ተጠምቃ ተሰጥታቸው የነበረችውን የወይን ጠጅ ለዛሬ ለእንቁጣጣሻቸው ከሚመጣላቸው ደህና የዓመት በዓል ምግብ ጋር አጣጥመው ለመጠጣት አሳድረው የነበሩ ያንን የተከለከለ መጠጥ ወስደው በመጸዳጃ ቤት ለመድፋት ይሯሯጡ ነበር። አንዳንዱ ደግሞ የሚለብሰውን ልብስ ያማርጥ ነበር። ምን አለፋችሁ ብቻ ወታደሩም ሲቪሉም ክተት የታወጀ ይመስል በዚያች በአምስት ደቂቃ ውስጥ ሁሉም ያለውን ጽዱ ልብስ ለብሶ የሚመጣውን በጉጉት መጠባበቅ ጀመረ። ለብሼ ስጨርስ ወደ በሩ ብቅ ስል አልፎ አልፎ እስረኞች በብዛት ሊወሰዱ ሲሉ ወይም የደርግ መርማሪዎች ከእስር ቤት የሚፈለግ ሰው ሊወስዱ ሲሉ የሚከፈተውን ትልቁን የቆርቆሮ በር ለመክፈት ዘቦች ሲያንገጫገጩት ስሰማ ማማ ላይ ያለውን ዘብ ቀስ ብዬ ምንድነው ነገሩ ስለው ሌላ ጊዜ ለምን አናገራችሁኝ ብሎ ይቆጣ የነበረው ማማ ላይ ያለ ዘብ መፈታታችሁ ነው አለኝ። ወዲያው ሻለቃውና ሻምበሉ የተለዋወጡት ንግግር ማለትም ሁለቱ የሚቀሩትን ሲል የሰማሁት ትዝ አለኝና እስረኞቹ በሙሉ ሊፈቱ ነው እኔና ጓደኛዬ ግን መቅረታችን ነው። ምክንያቱም እስር ቤቱ የሌሎቹን እስረኞች ስንቅ ሳይቀበል የኔንና የጓደኛዬን ስንቅ ብቻ ያስገባው፣ የምንቀረው እኛ ስለሆንን ነው ብዬ ደመደምኩና ወደ ውስጥ ተመልሼ ጓደኛዬን የሰማሁትን ስነግረው እሱም በነገሩ ቢያምንበትም ምን የእነሱ አሰራር እንደሆነ ዝብርቅርቅ ነውና እስቲ ተስፋ ሳንቆርጥ እንጠብቅ ብሎ አበረታታኝ። እስረኞቹ እንደ ጓጓን ውጭ ውጭ ስናይ ወዲያው ትልቁ የቆርቆሮ በር ተከፈተና ሁለት የወታደር የጭነት መኪናዎች ወደ ግቢው ገቡ። መኪና በመምጣቱ ብዙ እስረኛ እስር ቤት እንድንለውጥ ሊወስዱን ነው ሲል፣ አንዳንዱ ደግሞ እስር ቤት ብንለውጥ ኖሮ ዕቃችንንም ያዙ ይሉን ነበርና ሊፈቱን ነው ሲል፣ አንዳንዱ ሟርተኛ ደግሞ ለዓመት በዓል ወስደው ሊረሽኑን ነው ሲል ቆየን። በመጨረሻ ሁለት ከውጭ የመጡ የሲቪል ልብስ የለበሱ ሰዎችና የእስር ቤቱ ኃላፊዎች ከአንድ የጦር ሰራዊት ሻምበልና ከአንድ ታዋቂ ከበርቴ የቡና ነጋዴ በቀር ሁለቱ መኪናዎች ላይ እንድንወጣ አዘዙን። ወጣቱ ቀልጠፍ ቀልጠፍ እያለ ሽማግሌዎቹንም እየደገፈም እየጎተተም በዚያም አልሆን ካለ እየተሸከመም ሁሉም ተሳፈረና ሁለቱ መኪናዎች ጢም ብለው ሞሉ። መቀመጫ የሚባል ነገር የለውም፣ ሸራ የለውም፣ ክፍት ነው። ብቻ እንደ ችቦ ችምችም ብለን እርስ በርስ ተደጋግፈን ቆመን መኪናው ሲንቀሳቀስ የራሳችንን እድል ባናውቅም ከእኛ ተነጥለው ወደ ኋላ የቀሩትን ነጋዴና አንድ ሻምበል የረጅም ዘመን የእስር ቤት ጓደኞቻችንን እጃችንን በማውለብለብ ተሰናብተናቸው ከግቢው ለመውጣት ጉዞ ጀመርን። ከአራተኛ ክፍለ ጦር ግቢ ልክ ስንወጣ ለካስ ስንቅ አንቀበልም የተባሉት ቤተሰቦቻችን በሙሉ ምን ሊያደርጉን እንደሆነ ነገሩ ስላልገባቸው ያመጡልንን ስንቅ እንደያዙ እዚያው በር ላይ ቆመው ይጠባበቁ ኑሮ ሲያዩን ልክ እስረኛው አንዳንዱ ልንፈታ ነው፣ አንዳንዱ እስር ቤት ሊለውጡን ነው፣ ሌላውም ሊገድሉን ነው ብሎ በሐሳብ ተለያይቶ እንደነበረው ሁሉ ቤተሰቦቻችንም ምንም አልተነገራቸው ስለነበር እነሱም የተለያየ ሐሳብ ስለነበራቸው ግማሾቹ ማልቀስ፣ ግማሾቹ መጮህ፣ አንዳንዶቹ ደግሞ እልል ማለት ጀመሩ። እኛም የት እንደምንሄድ ሳናውቅ እጃችንን እያውለበለብ ቤተሰቦቻችንን ሰላም ብለናቸው ጉዟችንን ቀጠል። አንዳንድ ቤተሰቦች የት እንደምንሄድ ለማወቅ ነው መሰለኝ አቅማቸው የቻለውን ያህል መኪናውን እየተከተሉ መሮጥ ጀምረው ነበር። ከቅዱስ ዮሴፍ ትምህርት ቤት በኋላ ግን መኪናውን ሊደርሱበት ስላልቻሉ ከዓይናችን ተሰወሩብን። መኪናው በአብዮት አደባባይ አድርጎ ወደ ግራ ሲታጠፍ ደርግ ጽሕፈት ቤት ወስደው እዚያው አቆይተው ሊፈጁን ነው ብለን ብዙዎቻችን ሰጋን። የደርግ ጽሕፈት ቤትን አልፎ ሲሄድ ደግሞ አይ እንግዲህ እንጦጦ ጫካ ወስደው ሊረሽኑን እንደሆነ ነው እንጂ ለመፍታት ከሆነ እዚያው የታሰርንበት ቦታ ከዛሬ ጀምሮ ተፈቷችኋል ብለው ለምን አይለቁንም ነበር ብለን ተስፋ ቆረጥ። መኪናው አራት ኪሎን አልፎ ስድስት ኪሎ ጋር ሲደርስ ወደ ቀኝ ወደ ጃን ሜዳ ሲታጠፍ አዲስ የሕዝብ ደህንነት ጥበቃ መስሪያ ቤት ቀድሞ ራስ ካሳ ግቢ ውስጥ ተቋቁሟል የሚለውን ወሬ የሰማን ሰዎች እዚያ ወስደው አጉረውን እርምጃ ሊወስዱብን ይሆናል ብለን ስንጨነቅ ጃንሜዳ ፊት ለፊት ስንደርስ መኪናዎቹ ታጥፈው የቀድሞ የክብር ዘበኛ ካምፕ የነበረው መንኩሪያ ባንቲርጉ ጦር ሰፈር ውስጥ ይዘውን ገቡ። ሁላችንም የእስር ቤት ለውጥ ከአራተኛ ክፍለ ጦር ወደ መኩሪያ ባንቲርጉ ጦር ሰፈር መሆኑን አምነን ተቀበልንና የጓጓንን ልደትን ፍቺ ባናገኝም የፈራነውን ሞት በመገላገላችን እፎይታ ተሰማን። መኪናዎቹ ጦር ሰፈር ውስጥ ትንሽ ውስጥ ለውስጥ ከተጓዙ በኋላ አንድ ቦታ ላይ ያቆሙና ወርደን ወደ አንድ አዳራሽ እንድንገባ ተነገረንና ያ ሁሉ ግራ የገባው እስረኛ ግር እንዳለው እየተነዳ ወደ አንድ አዳራሽ ገባን። አዳራሽ ውስጥ ስንገባ መድረክ ተዘጋጅቶ ወንበር ሁሉ የተደረደረ ሲሆን ከፊት ያለው መደዳ በሰዎች ተሞልቷል። ማንነታቸውን አላወቅንም ነበር። ከዚያ ባለው ባዶ ቦታ ላይ ተጠጋግተን እንድንቀመጥ ተነገረንና እየፈራን እየተባን ያልተያዙትን ወንበሮች ሞልተን ተቀመጥ። እስከ መጨረሻው ሰዓት ድረስ ከጓደኛዬ ጋር አልተነጣጠልንም። አሁንም ጎን ለጎን ነበር ቁጭ ያልነውና ምን ሊያደርጉን ይሆን ስንል የነበረው። ከዚያ ትንሽ ከተረጋጋም በኋላ ከኛ ቀድመው መጥተው ከፊታችን የተቀመጡትን ሰዎች አትኩረን መመልከት ስንጀምር አንዳንድ የምናውቃቸውን የቀድሞ ባለስልጣናትና ቤተ መንግስት ታስረው የነበሩ አንዳንድ ጓደኞቻችንን ስናይ እነሱም እንደኛ ከእስር ቤት የመጡ ስለነበሩ እነዚህ ሰዎች ሊፈቱን ይሆን የሚል ጥርጣሬ ለመጀመሪያ ጊዜ ከልቤ ገባ። አዳራሽ ውስጥ መቼም ከሹክሹክታ በስተቀር ማንም ጮክ ብሎ የሚናገር አልነበረም። ጭርጭ ብለን ተቀምጠን ስንጠብቅ ቆይተን አንድ የደርግ አባል የሆነ ሻለቃ በደህንነት ሰራተኞችና በአጃቢዎቹ ተከቦ መጣና መድረኩ ላይ ተኮፍሶ ተቀመጠ። ትንሽ ቆይቶ መናገሪያውን አስጠጋና ስለ አብዮቱ ታሪክና እኛ ታስረን በነበረበት ዘመን ምን ያህል እድገትና ብልጽግና በአገሪቱ እንደሰፈነ ሰፋ ያለ ገለጻ ካደረገልን በኋላ አብዮት አስተማሪና መሐሪ ስለሆነ ከዛሬ ጀምሮ በምህረት ተፈታችሁ ከቤተሰቦቻችሁ ጋር እንድትቀላቀሉ ተፈቅዶላችኋል ሲለን አዳራሹ በጭብጨባ ተሞላ። ከዚያም የተሰማችሁን ደስታ ለመግለጽ ከመካከላችሁ ፈቃደኛ ካለ በመላው እስረኛ ስም ንግግር እንዲያደርግ እጋብዛለሁ ሲል ከዚያ ሁሉ እስረኛ መካከል አንድ እንኳን እጁን የሚያነሳ ጠፋ። ሆሆይ ምን እናድርግ? ደግሞ ንግግር አደርጋለሁ ብሎ እዚያ መድረክ ላይ ወጥቶ አንድ ነገር ሳት ያለ እንደሆን ተመልሶ እዚያው የጠሉት እስር ቤት መግባት አይደል ብለን ይሆናል። ማንም የደፈረ አልነበረም። ከዚያ ተናጋሪ ያለመኖሩን ሲያውቅ እንኳን ደስ ያላችሁ መሄድ ትችላላችሁ ብሎ አሰናበተን። በዚህ ጊዜ ያየሁት ግፊያ ግን ድሮ በልጅነታችን የሶቪየት ኅብረት ቋሚ ኤግዚቢሽን በሳምንት አንድ ቀን የነጻ ፊልም በሚያሳይበት ጊዜ ሲኒማ ለመግባት ልጆች ከሚያደርጉት ግፊያ የባሰ ነበር። ሚኒስትሮቹ፣ ጀነራሎቹ፣ መኮንኖቹና ወታደሮቹ በሙሉ እንደ ትንሽ ልጅ ነው መውጫው በር ላይ ሲተናነቁና ሲጋፉ የነበሩት። ጓደኛዬ በግፊያ መካከል እንዳይጠፋብኝ ቀስ ብለን እንውጣ ብለው እንዴ ምን ትጠብቃለህ? እነዚህ ሰዎች ድንገት ሐሳባቸውን ቢለውጡና ተመለስ ቢሉስ? እንዲያውም ሌተና ኮሎኔል እገሌን ከአጃቢዎቹ መካከል አይቼዋለሁና እንዴት ይፈታሉ ብሎ ሊመልሰን ይችላልና እንዳያየህ ብሎ አስፈራራኝ። እውነትም አንድ የማውቀው ታሪክ ትዝ አለኝ። ይኸው የደርግ አባሉን አጅቦ የመጣ የደህንነት ሌተና ኮሎኔል አንድ ጊዜ እስረኞች ሲፈቱ አንዱን እስረኛ እኛ ስንት ደም ተቃብተን የምናስረውን እስረኛ እየፈታችሁ ልታስገድሉን ነው ወይ? እንደዚህ ከሆነ ለምን ብለን ሰው እንይዛለን? ብሎ አቤቱታ አቅርቦና አስፈራርቶ ለፍቺ ቀርቦ የነበረ አንድ እስረኛ ተመልሶ እንዲታሰር እንዳደረገው አውቅ ስለነበር ሰው እውነቱን ነው መጋፋቱ ብዬ ደምድሜ እኔም ሌተና ኮሎኔሉ እንዳያይኝ እስረኛው መካከል ገብቼ ወደ በሩ መጋፋት ቀጠልኩና ከአዳራሹ ወጣሁና በረጅሙ እፎይ ብዬ ተነፈስኩ። አየሩ እንኳ ልዩ መሰለኝ። ከዚያ ወደ የት እንኳ እንደምንሄድ ከጓደኛዬ ጋር ሳንነጋገር ብቻ ከዚያ ግቢ ከሩጫ ባልተናነሰ እርምጃ ወጥተን ጃልሜዳ አጠገብ ያለው አስፋልት መንገድ ላይ ስንደርስ ፍቺው እውነት መሆኑን ለማረጋገጥ እንደፈለገ ሰው እርስ በርሳችን ተያይተን ፈገግ አልን። ጓደኛዬ ግን አካባቢው መቆየቱን በፍጹም ስላልወደደው ቶሎ ብለን ከዚህ አካባቢ እንጥፋ ብሎ ያቻኩለኝ ጀመር። ለረጅም ጊዜ እንደ አራተኛ ክፍለ ጦር ያለ እስር ቤት ማለትም ዓይናችን ከቆርቆሮ አጥር ባሻገር አርቆ ማየት የማይችልበት ቦታ መቆየት በእይታ ላይ ጉዳት አለው መሰለኝ። ዓይኔ ግራ ቀኝ እያማተረ ከጃል ሜዳ አልፎ በአካባቢው ያሉትን ተራራዎችና አድማሱን ሲመለከት የማዞር ስሜት ተሰማኝ። በጣም የገረመኝ ነገር ግን ያው ከጥቂት ሰዓት በፊት በጭነት መኪና ተጭነን ስንወጣ ተተነፍሰው የነበረው አየር አሁን ተፈትቼ በነጻነት መንገድ ዳር ቆሜ ብፈልግ በዚህ በኩል ብፈልግ በዚያ በኩል መሄድ እንደምችል እያማረጥኩ ተተነፍሰው የተለየ አየር ሆኖ ተሰማኝ። አራተኛ ክፍለ ጦር እስር ቤት የነበረ ማንኛውም እስረኛ በኪሱ ምንም ገንዘብ እንዲይዝ አይፈቀድለት ስለነበረ ስንወጣ አንዳችንም ምንም ገንዘብ በኪሳችን ስላልነበረ እኔም ጓደኛዬም ወደ ቤታችን ጉዟችንን በእግራችን ለመከተል ተስማምተን እንደ ተላኩ ልጆች እጅ ለእጅ ተያይዘን መብረር ጀመርን። የኔ ቤት ወደ ዮሐንስ ቤተክርስቲያን አካባቢ፣ የእሱ ደግሞ ወደ ተክለ ሃይማኖት አካባቢ ስለነበረ አብረን ግማሽ መንገድ ያህል ሄደን ነበር የተለያየ ነው። ደግነቱ ቀኑ እንቁጣጣሽ ስለነበረና ብዙ ሰው ዓመት በዓሉን ለማክበር እቤት ስለሆነ መንገዱ ሁሉ ጭር ያለ ሆኖ ነው እንጂ እንደ መደነባበራችን መኪና ይገጨን ነበር። አንድ ጊዜ መንገድ ልናቋርጥ ስንል ጓደኛዬ አንድ ከሩቅ የሚመጣ መኪና አይቶ እናሳልፍ ሲለኝ ማቋረጥ እንችላለን ብለው ሆሆይ አንተ ሰው ከብርሃኑ ከበደ የተረፈችውን ነፍሴን መኪና ይብላት ብሎ አስቆኛል። ዮሐንስ አካባቢ ስንደርስ ተሰነባብተን እኔ የሰፈሬን መገንጠያ መንገድ ሲያያዝ ጓደኛዬ ገና ብዙ መንገድ ይቀረው ስለነበር ዞር ብዬ ስመለከተው አብረን በነበርንበት ጊዜ ከነበረው ፍጥነት ጨምሮ እንደ ትንሽ ልጅ ሲሮጥ አየሁት። ብዙውን ጊዜ አንድ አካባቢ ላይ ስንቆይ በየቀኑ የሚሆነውን ነገር በየዕለቱ ስለምናየው ለውጡን መገንዘብ አይቻልም። ግን ከአምስት ዓመታት በኋላ ወደሚያውቁት አካባቢ ተመልሶ ሲመጣ አእምሯችን ስለዚያ ቦታና የአካባቢው ነዋሪ ሰዎች ለመጨረሻ ጊዜ ቀርጾ ያስቀመጠው ምስል በወቅቱ ያየውን ስለሆነ ለውጡን በቀላሉ መገንዘብ ይቻላል። የሰፈራችን መንገድ አባቶቻችን ገንዘብ አዋጥተው አሰርተውት የነበረው የሚጠግነው አጥቶ አስፋልቱ ከላዩ ተበልቶ ከስር የነበረው ጥቁር ድንጋይ አግብጦ ይታያል። ብዙ ድሮ ሳውቃቸው አጥር የነበራቸው ግቢዎች አጥራቸው ፈራርሷል። አንዳንዶቹ ግቢዎች የአጥራቸው እንጨት በሙሉ ተነቅሎ አልቆ የውጭው በር የነበረበት ማዕዘን ብቻ ስላልወለቀ አጥር ሳይኖር የአጥር ውጭ በሩ ብቻ ተንጠልጥሏል። ስታሰር አካባቢ የማውቃቸው መንገድ ዳር ይጫወቱ የነበሩ ልጆች አሁን ጎልምሰው እዚያው መንገድ ዳር ያለ ሱቅ ደጃፍ ቆመዋል። እኔ አወቅኳቸው እንጂ እነሱ አላወቁኝም። እቤቴ ግቢ ስደርስ ከኛ ግቢ ፊት ለፊት በነበረው ግቢና በእኛ ግቢ መካከል የነበረው አጥር ፈርሶ ሁለቱ ግቢዎች አንድ ሆነዋል። ሁለቱ የተለያዩ ግቢዎች እንደነበሩ የሚያሳይ ነገር ቢኖር በመካከል አንድ እድሜው ረዝሞ የቆመ ማዕዘን መኖሩና ሁለት ተወላግደው ከዛሬ ነገ ይወድቁና እንጨታቸውን ተካፍለን እንማግዳለን ብሎ የግቢው ነዋሪ በጉጉት የሚጠብቃቸው የተለያዩ የአጥር ግቢ በሮች መኖራቸው ብቻ ነበር። ሌላው አንድ ጊዜ እቤት ገብቼ ቤተሰቤን ካገኘሁ በኋላ አስቸግሮኝ የነበረው ነገር የፍቺውን ወሬ ሰምተው እንኳን ደስ ያላችሁ ለማለት የሚመጡትን ሰዎች ሳገኝ የቤተሰቦቻቸውን አባላት ደህንነት በተራዬ ስጠይቅ አገኘው የነበረው አስደንጋጭ ዜና ነበር። በተለይ አንድ ለቤተሰባችን በጣም የቅርብ ወዳጅ የሆኑ ሰው ከነቤተሰባቸው እንኳን ደስ ያላችሁ ለማለት መጥተው ሰፊ ሰላምታ ከተለዋወጥን በኋላ የወንድማቸውንና የባለቤታቸውን ደህንነት ጠይቃቸው በደንብ ሳይመልሱልኝ አደባብሰው ደህና ናቸው ብለው ስላለፉት እንደገና ከሌላ ጨዋታ በኋላ አንስቼ ስጠይቃቸው አይ የእነሱማ ነገር በአንድ ወር ጊዜ ውስጥ ተከታትለው አረፉ እኮ ብለው ያስደነገጡኝን አልረሳውም። ከዚያ በኋላ ሊጠይቁኝ መጥቶ ከዚያ በአካል የሚገኘውን ሰው ጤንነት እንጂ ቤተሰቦቹን ደህንነት መጠየቅ አቁሜ ነበር። በተለይ በእድሜ የገፋ የቤተሰብ አባል ያለው ሰው ከሆነ የመጣውና የግድ ስለሌላው የቤተሰቡ አባል ልጠይቅ ከፈለግ በመጀመሪያ እንግዳው ሳይሰማ አንዱን የራሴን የቤተሰብ አባል ሰውየው ወይም ሴትየዋ በሕይወት መኖራቸውን ካላረጋግጥ አልጠይቅም ነበር። በዚህ ወቅት ነገሩን በጣም አባብሶት የነበረው ደግሞ ደርጉ ቀይ ሽብር ብሎ ወጣቶቹን የፈጀበት ዘመን እኔ እስር ቤት በነበርኩበት ጊዜ ስለነበር መርዶው በዕድሜ የገፉ ሰዎች ብቻ ሳይሆን የወጣቶችን ጭምር መሆኑ ነበር። ከእስር ከተፈታው በኋላ ሌላ የተመለከትኩት ከመታሰሪ በፊት የቅርብ ወዳጆቼ እላቸው የነበሩና ከታሰርኩ በኋላ ግን እንኳንስ ድፍረት ኖሯቸው እኔን እስር ቤት ድረስ መጥተው ሊጠይቁ ይቅርና ቤተሰቦቼን ሲያዩ እንኳ ይሸሹ የነበሩ ጓደኞቼ መፈታቴን ሰምተው እቤት ሲመጡ ያሳዩት የነበረው ጭንቀት ነበር። እጅግ በጣም ብዙ ጓደኞቼ ከአንድ ሰው በስተቀር ከታሰርኩበት ጊዜ ጀምሮ እንኳን መጥቶ መጠየቅ ቀርቶ በወሬ ደረጃ መኖሬን ወይም መሞቴን ቢጠይቁ ከጸረ አብዮተኛ ጋር ግንኙነት አላችሁ ተብለው የሚታሰሩ መስሏቸው ወሬን እንኳን አይጠይቁም ነበር። በተለይም ለእነዚህ ፈሪ ጓደኞቼ ጥሩ ግልግል ሆኖላቸው የነበረው የሕዝብ ደህንነት ጥበቃ በ1972 ዓመተ ምህረት ገደማ በአብዮቱ ወቅት ያበረከተውን አስተዋጽኦ ለኢትዮጵያ ሕዝብ በኤግዚቢሽን መልክ ሲያቀርብ በጸረ አብዮተኝነት ተይዘው እርምጃ የተወሰደባቸውን ሰዎች ፎቶግራፍ አቅርቦ ስለነበርና ከእነዚህ ፎቶግራፎች መካከል የኔም ፎቶግራፍ አንዱ መሆኑ ነበር። አንዳንድ እውነተኛውን ወሬ ለማጣራት ምንም እድል የሌላቸውና የማውቃቸው ሰዎች ሆነው ኤግዚቢሽኑን ጎብኝተው ፎቶግራፌን እርምጃ ከተወሰደባቸው ሰዎች ጋር እዚያ ያዩ ሰዎች ከተፈታው በኋላ ሲያገኙኝ ልክ የሞተ ሰው ያዩ ያህል ነበር የደነገጡት። ብዙ ሰው እርምጃ የተወሰደባቸው የሚለውን መግለጫ የተገደሉ በሚል ብቻ ነበር እንጂ የተረጎመው ያለውሳኔ መታሰርን እርምጃ መውሰድ አድርጎ አልወሰደውም ነበር። የሕዝብ ደህንነት ጥበቃም ቢሆን በኤግዚቢሽኑ ላይ እርምጃ የተወሰደባቸው ብሎ የደረደራቸው ፎቶግራፎች በአብዛኛው የተገደሉና ጥቂት የታሰሩ ሰዎች ምስሎች ነበሩ። አንድ በጣም ይቀርበኝ የነበረና በታሰርኩበት ወቅት እኔንም ሆነ ቤተሰቤን ሲሸሽ የኖረ ጓደኛዬ ከተፈታውም በኋላ ሲደበቅ ኑሮ አንድ ቀን አንድ ትልቅ መስሪያ ቤት ውስጥ ጠባብ ኮሪዶር ላይ ከተለያየ አቅጣጫ ስንመጣ ድንገት ሊሸሽ በማይችልበት ሁኔታ ግጥምጥም አልን። መቼም መሬት ተከፍቶ ቢውጠው ይመርጥ ነበር። ፊቱን ለመሸፈን ሞከረ። ቀኝ ኋላ ዙሮም እንደ መሮጥ ዳዳው። ብቻ ምን አለፋችሁ እጅግ በጣም አፍሮ የሚያደርገው አጥቶ ድርቅ ብሎ ሲቆም በስሙ ጠርቼው ሀፍረቱን ለመግፈፍ ስል እኔው ራሴ ታዲያስ ደህና ነህ ወይ ብዬ ጠየቅኩት። የሚመልሰው ነገር ሁሉ ጠፍቶት ብዙ ከተርበተበተ በኋላ ሳመኝና ፍጭም ብሎ የሕዝብ ደህንነት ኤግዚቢሽን ላይ እኮ እርምጃ የተወሰደባቸው ሰዎች መካከል ፎቶግራፍህን አይቼ ስለነበር በሕይወት ያለህ ስላልመሰለኝ ነው ያልጠየቅኩ ሲለኝ፣ ታዲያ እቤት እንኳ ሄደህ ለቅሶዬን ለምን አልደረስክም ስለው እሱ ጥፋት ነው ግን ስራ በዝቶብኝ ስለነበረ ነው ብሎ ምክንያቱን ደርድሮ ይቅርታ ጠየቀኝና ወደፊት እንድንገናኝ አድራሻውን ሰጥቶኝ ተለያየን። አንድ ወዳጄ ግን እንደ ታሰርኩ አካባቢ ገና ሁለት ካርድ ያወጣ ዘመድ ብቻ ነው መጠየቅ የሚችለው የሚለው ደንብ ሳይወጣ በፊት በደንብ ተመላልሶ ጠይቆኛል። ለዚያውም የሕዝብ ደህንነት ሰራተኛ ሆኖ እና የእስራት ዘመን ወዳጅም ቤተሰብም የተፈተነበትና ማንነቱን ያስመሰከረበት ዘመን ነበር። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።